ሄሎ
ሄሎ ጤና ይስጥልኝ። እሺ ሄሎ
አቤት፣ አይሰማም።
ይሰማል ይሰማል።
ግዛቸው እባላለሁ።
አቤት
ግዛቸው እባላለሁ። ሄሎ ይቆራረጣል ስልኩ። ሄሎ ሄሎ